እስኪ ተዋት ለኔ ጭንው በልናት አትረብሿ ሰላም አላትና ምን ያደርጋል ፍቅር ማበላሸት አቻሩልኝ ይላል ወንድሙሽት አታውቋትም እንዲናት ሳትበሉ ለመሳሳት ፍጹም አትቸኩሉ አትምጡብኝ ወሬ ሰንቃችሁ ደህና ግቡ ወደ የልባችሁ እባካችሁ በደስታችን ብርሃን ያልተከፋ የለን ያልተከፋ የለን የቀና ይጎርዳል እንደዚህ ናታለ እንደዚህ ናታለን አታውሩልኝ ለኔ እንዲህ ናት ብላችሁ እንዲህ ናት ብላችሁ ጆሮዬም ላይ ሰማ ልቤም ላይ አምላች ልቤም ላይ አምላች እውነት ይዘን ስንኖር ምድር ላይ ካለን ሁሉ ፍቅር ነው በላይ በመታመን ከመኖር የሚሻል አለ ሚለን ከመጣም ይዋሻል በዝቻ ዓለም ስትኖር ከኔ ጋራ አልፈልግም እንዲያያት መከራ አውቃታለሁ ከማንም የላቀ አቻሩልኝ አለቀ ደቀቀ እስኪ ተዋት ለኔ ጭነው በለና አትረበሿት ሰላም አላትና ምን ያደርጋል ፍቅር ማበላሸት አቻሩልኝ እኔ አልወድም ውሸት አታውቋትም እንዲህ ናት አትበሉ ለመሳሳት ፍጹም አትቸኩሉ አትምጡብኝ ወሬ ሰንቃችሁ ደህና ግቡ ወደ የቤታችሁ እባካችሁ እስኪ ግቢ ቤቴ የልቤ ወራሽ የልቤ ወራሽ ታምሜ ድናለሁ ሳይሳው ወራሽ ሳይሳው ወራሽ ብልህና አስተዋይ ቻርጎ ፈጥሮሻል ቻርጎ ፈጥሮሻል ምን ልጨምርበት መፈቀር ያንስሻል መፈቀር ያንስሻል በዝቻ ዓለም ስትኖር ከኔ ጋራ አልፈልግም እንዲያያት መከራ አውቃታለሁ ከማንም የላቀ አታሩልኝ አልገለገጠ በዝቻ ዓለም ስትኖር ከኔ ጋራ አልፈልግም እንዲያያት መከራ አውቃታለሁ ከማንም የላቀ አታሩልኝ አልገለገጠ አታ